hello ጤና ይስጥልኝ።
hello ብሊንግስተን ነው።
አዎ ልክ ነው። ምን ልርዳዎት?
አይ ማስታወቂያ ሰምቼ ነበር እና እሺ
እኔ የምለው ሶስት መቶ ሺህ ብር ቅድመ ክፍያ ክፍያ አዎ የሚል ማስታወቂያ ሰምቼ ነበር።
ልክ ኖት።
ነገር ግን ምንድን ነው አሁን እኛ እኔ አሁን የምኖርበት አካባቢ ተቆፍሮ ስድስት አመት ነው ሰባት አመት የተቀመጠ እ፣ ውሃ እያጠራቀመ ያለ እንትን አለ። የትኛው ቤተሰብ አስረክቦ
ትንሽ ድምጾት ይላል የትኛውን site ነው ያሉኝ?
እዚህ ደግሞ ሁለት okay አዎ እሱ ትንሽ ቆሟል።
አሁን ሚዲያ ሚዲያ ላይ ነው የምናወጣው ይህን ነገር እኛ አቤት?
ክረምት ክረምት ክረምት ክረምት በጣም እየተቸገርን ያለ ነው እዛ አካባቢ ያለን ነዋሪዎች ማለት ነው።
እም፣ እም።
እና ለዛ ብታስቡበት ይሻላል። ነገር ለአለቆች ነገራቸው።
ለዚህ ነው የደወሉት?
አዎ ለዚህ ነው የደወልኩት። አባት ማስታወቂያ ገርሞኝ ነው።